noches, guys. It's Hey.
Happy. ሄሎ Hello. What are you Ah, sí.
fixing? What are you ሀምሳ አራት ሀምሳ የከስተመር ስልክ
Hello?
ወይ ወይ
ይል ሲጠብ መስመር ላይ
እሺ አይ ላይክ ኢት እያዩሽ
Машина አይወጡም። ስንታይ አይዝም። ኦማይና አይወረድ
ልጅ አለም ዜሮ ዘጠኝ እሺ ካንስል ኮኗል። ልጅ አለም አ ስሯል። ለምንድን ነው ለምንድን ነው ምስርህ
ከስተመሩ እዛ ሰፈሬ ስለሆነ ማን እንደሆነ ለማወቅ እኮ። በዛ ላይ ማታ እሱ ፈልጎ ነው ካለ ይዤ ለምን ለጠይቅ
ስለሆነ የቁጥር ታች ነው። ልጅ አለም
ዋይ እ ካንስል ምንድን ነው እዛችሁ?
ኮኔክሽኑ ነው
እሺ እኔ ምንሽ ልጅ ለመስጠት አልችልም ወይ እሺ
ኦኬ ባይ ማም